አስተደማሪ ፓፓ
አንድ አይነት ይለኛል። ቲክቶክ ላይ ቢ ሰላሳ ሁለት የአሪስ ኩፓት ሁለት ሺ ስምንት አይተን ነበር።
እሺ አለን አለ ስለት ቢ ሰላሳ አንድ ሶስት አርባ አራት
አ- አለ አባት ሁለት ሺህ ስምንት አለ
እሱ ስንት ነው?
ያች ኮ- ኮምፓክት አለ ሁለት ሺህ ስምንት እኮ ስንት ነው? ተሴ የሚለው በባንክ ስምንት ሺ ስምንት መቶ ሺህ ብር ነው ያለው። እንዴት ነው እስኪ ያለውን አጠቃላይ ሁኔታ ነገር ሁለት ሚሊዮን ሁለት መቶ ሺህ
ሁለት ሚሊዮን ሁለት መቶ ሺህ ነው አ አጠቃላይ እስከነ ባንኩ
አ እስከ ባንኩ
መልካም እሺ።
እሺ